ሄሎ ጤና ይስጥልን ቤተሰብ
እሺ ቲኬት የት ያህል ነበር?
እሺ ከአስር እስከ ድንገት እሺ አስራ አንድ እህ ሀምሳ አንድ እሺ አስራ ሰባት እሺ ስልሳ ሶስት ስልሳ ሶስት አዎ
እሺ lost ነው ትኬቱ ግን አንድ postponed የሆነ ጨዋታ አለው እሺ የትኛው postponed የሆነው
እሺ ልንገርህ አንዴ ብሪስቶል ሲቲ የሚለው እ?
ብሪስቶል ሲቲ
ሌ- ሌ- ሌስተር ሲቲ አዎ
አሀ እሱ postponed ነው።
አዎ ሀያ አራት ሌላው ሰዓት ሌላው ይጠበቃል።
አልቋል ሌላው አልቋል።
ሌላው አልቋል እሺ አብሪልኝ። እሺ እ እ እንዲበላ በር- አድርግልኝ።
በርቷል በርቷል እሺ እሺ።
እሺ መልካም ቀን